የእውነት መንገዳችን ይስፋፋል ባለም ገና ከጉለቶች የጸዳ ዲናችን እስልምና ከዛሬም ነገ ዘልቆ የሚኖር ዘላለም ከጀሊል ነው ስጦታው ይሄ ብርሃን ዓለም ሰው አይደለም የእኛ ጌታ አይወሰፍም አይገመትም ስልጣኑም የዘላለም ነው አይቋረጥም አይለወጥም ድሮም ነበር ዛሬም አለ የእኛ አይሞትም ጀሊል አይሞትም አይወልድ አይወለድ ጌታችን መሳይ የለውም ልጅም የለውም የእውነት መንገዳችን ይስፋፋል ባለም ገና ከጉለቶች የጸዳ ዲናችን እስልምና ከዛሬም ነገ ዘልቆ የሚኖር ዘላለም ከጀሊል ነው ስጦታው ይሄ ብርሃን ዓለም ኢላሂ ኢላሂ ኢላሂ ኢላሂ ኢላሂ